ሰው ይዞ ይምጣና አሁን ጨርስ
hello hello hello hello ዳን ሳሚ ነኝ እ ሳሚ እንዴት ነህ?
አለን ሰላም አማን ነው። እንዴት ነህ?
አለን አንተ አለን አለን አለን ጠፍ- ጠፍተሃል።
አለን እዚህ የአዲስ አበባ
እሺ በጣም ተቸገርን
ምን አጋጠማችሁ?
ማለት እ፣ ትላንት ይሰሩ ነበር አሉ ዛሬ አሁን አንድ offer ልናደርግ ነበር የመጣ ነው ግን እ፣ አይሰራም ስልኩ
ቶኑ ሌላ- አስተለቅቅ ይሆናላ ከዛ እንደዛ አይደለም already እኛ ባለፈው check አድርገን የሄድነው ነው አሁን የሚሰራው?
የተበላሸው አዎ ላካቸው ዛሬውኑ ላካቸውና ትናንትና የሆነ ነገር ነክተው ሄደው ነው ወይ?
አዎ እንደዛ ነው የሚሆነው።
ትላንት ሲሰሩ ነበር አሉ የሆነ ነገር ነቅለው ነው ሄዱት።
እኮ እነ- ስራ የለም እንደ ኃይሌ ያልደወልክለትም?
ኃይሌ busy ነው። ለያት- እሱ ደግሞ አይሰራ የሚሰራ ሰው ካላክ እኛ በጣም ነው የሰለቸን። እየተመላለስን ነው
ናስቷል እኮ አልገኝ እያሉም ጭምር እኮ እነሱ እኮ ብዛት እኮ እኛ እኮ በየቀኑ ችግር- የምንሄደው እኮ ብዛት ችግር የለም። ያው አሁን ዛሬ ግዴታ ማለቅ አለበት። ከዛሬ በኋላ ደግሞ field ይወጣሉ የኛ team ኦች።
ልጆቹ አዎ ቆይ ልደውልለት። እሺ ቆይ ሰው አረኝ እናድርግ።
ላከው ዛሬውኑ እሺ እሺ እሺ